Hello?
hello ጤና ይስጥልኝ።
ሰላም ነሽ? ቤት ውስጥ ነው?
hello hello አይሰማም?
ይሰማል ይሰማል ከዚህ በፊት የሆነ ትኬት ቆርጠን ነበረ።
እ ትኬት አዎ betting ማለት ነው።
ኳስ ነው?
አዎ
እሺ ቆይ አንዴ ጠብቀኝ።
እሺ hello
ቤት ቤት
hello hello አይሰማም?
ይሰማል?
እሺ ጤና ይስጥልን ቤት ቤት ሰላም ነሽ?
ሰላም ወደ የሆነ ትኬት ቆርጠን ነበረን ከዚህ በፊት እሺ
ከዛ በኋላ ብዙ ትኬትን ቆርጠን ቆርጠን እናውቃለን። ነገር ግን እሺ እንደ ዛሬ አይነቱ አይተን አናውቅም። በ Instagram ም ነው እንደዛ የሆነ message እንትን ገብቶልኝ ነበረ ምን ትኬት ተፈጠረ?
ማለት ነው እሺ
የትኬት እ, እንትን ማለት ነው ገብቶልኛል እና እ
አ, የምንድን ነው ብዬ ዛሬ አየሁ።
ምንድን ነው የተላከልክ?
ትኬት ነው ማን ነው የላከልክ?
ቤት ቤት ቤት ቤት አ ማን ነው የላከልክ? እሺ ከቤት ቤት ነው የተላከልክ?
አ ቆርጬ ማንን?
ነበረ ከዚህ በፊት በሀያ አምስት ብር እሺ ማንን ነው ያወራው? ቴሌግራም ላይ እሺ ለምሳሌ ሊቨርፑል እና ምናምን የሚሉን አቻ አድርጌ ነበረ።
እሺ አቻ ወጡ። እኔ ያልኩት ጨዋታ እንደዛው ነው መሰለኝና ነገርዮ ገብቶልኛል ትኬት ማለት ነው እንጂ ብር አልገባም።
እስቲ ማን ነው ስምህ ቴሌግራም ላይ
እም?
በማን ስሜ?
ስም ልክ እ ያወራህ?
በእስማኤል ሀሚድ እሱ እስማኤል ማን ነው አዎ።
እያወራ የነበረው? እስማኤል ቴሌግራም ላይ ያወራ ሰው አለ አይደል?
ማንም አላወራሁትም። ቤ- ቀጥታ ቤት ቤት ቻይና ላይ ሄድኩና